ለምን አም ጤና ይስጥልኝ ኢንቨስት ቤት ረዴት ነኝ ልርዳው?
ጤና ይስጥልኝ ደህና ዋልሽ ረዴት?
ሰላም ነው?
አለን እግዚአብሔር ይመስገን። ዊዝ ወርጌ ነበር አልመጣልኝም። አሎ የቤት ቤት ቁጥራውን የደወልክበት ነው?
አይደለም ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት አስራ ሁለት
አስራ ሁለት ሰላሳ ስድስት ሰላሳ ስድስት አስራ ሰባት አስራ ሰባት እሺ ስንት ብር ነው?
አስር ሺህ እሺ አንድ ቀን check ላድርግ። ወደ ቴሌብር account ነው ወደዚህ ወደ ቴሌብራ ትግረው ልክ
ገብቶላል። እሺ ቼክ አድርገው።
እሺ አመሰግናለሁ።
እሺ አመሰግናለሁ።
እሺ እሺ